ጤና ይስጥልኝ ስፖርት ነው እባክዎ የምንረዳው?
ይቅርታ እናቴ አሁን ደውዬ ነበር። አሁን አንቺ እንትን ያልሽኝ ማለት ነው እዚህ ጋር ተጨማሪ ገ- ገብቼ ሳየው የዝውውር ታሪክ ባንክ የባንክ እንትን የሚል የለም እዚህ።
ተጨማሪ የሚለው ውስጥ ይገቡና የዝውውር ታሪክ የሚል አለ።
እና እሱ እሱ እንትን ሳደርገው አይከፍትም አያሳይም።
ማያሳዩት ከሆነ log out login አድርጉና ይሞክሩት። ሲመጣሎት ይልኩልናል።
log out ልበለው እንትኑ log out ይበሉና ተመልሰው login አድርገው ይመጣሎታል። የዛኔ አንስተው ይላኩልን።
ብራችን ጭቅ